አንሱ ተቀያይሯል። ዘጠና ሶስት አስራ ሁለት ሲደወል የዘጠና ሁለት ስልሳ ሁለቱ ነው የሚመጣው።
hello
ወዬ ወዬ፣ ሰላም ወይ ጳውሎስ?
እንዴ ጭራሽ አወቅህ?
አዎ
ኧረ ተው እንደ customer አሁን
እንደ customer ነው ያወራው፣ ግን አልሰማኝም።
እሺ፣ አይ እንሞክር ብለን እኮ ነው እየሞከርኩ ነው።
እንትኑ ራሱ አይሰራም።
መስራት አለመስራቱ እ እንደ አፑ ላይ ራሱ ሴም መውጣት አልነበረበትም።
ኦኬ
አሁን ሴም ይወጣል። አየሁ። አዎ ሴም ነው ይወጣል።
እሺ፣ እንደዛ መሆን የለበትም።
ሌላ ችግር ላ
ሌላ ችግር በቃ እሺ፣ እናወራለን።
ታክ ያደርጋል፣
እሺ፣ ቢሮ እመጣለሁ።
ኮል ይደረባል።
እሺ፣ እሺ።
እሺ